ይገባል ይመስላል።
ሄሎ ሄሎ ወይ ስልኩ የድርጅት ስለሆነ ወይ ልቀበልህና ልጻፈው text ዜሮ ነገር።
ዘጠኝ አስራ ሶስት እሺ ዜሮ ሶስት ሰላሳ ሶስት ሰላሳ ሶስት ስልሳ ሰባት ስልሳ ሰባት አስራ አዎ።
ሶስት ዜሮ ሶስት ሰላሳ ሶስት ስልሳ ሰባት ስማን ራጂት ነው።
ረጂፍ እሺ እሺ አባቴ አመሰግናለሁ። ይደውልላት ለሷ